ሄሎ ሄሎ በእንዴት ቤት
አሁን ደውዬልሽ ነበረ። እኔ እንትን ላይ pending ነበር የሚለው ማለት ነው።
እሺ ብሩ ሳይገባልኝ balance አረግሽ balance አረግሽ እ ስንት ብር ነበረ?
አምስት ሺህ ብር ለምን እኔ screenshot አድርጌዋለሁ። እ ገባሽ በኋላ እንዳትከራከሩኝ ብዬ ማለት ነው። አንቺ balance balance አረግሽ አዎ፣ pending እኔን እንዲሆን ማለት ነው።
አልነበረም እኮ እኔን አልነበረም ያዋ- ያዋራከው፣ ግን ስታወሩ አዎ።
ሰምቼ ነበረ።
አዎ።
process ላይ የነበረው እኮ አንተ የደወልክላት balance እንድንልክ ነው አይደል?
balance እንዲ- እንዲሆንልኝ ነው። balance አልገባልኝ system ኡ system ኡን እኮ ነው አሁን እሷ check status የሚለውን ስትነካው ነው እ balance ይሆነልክ።
እኮ balance ሆነልኝ፣ ግን እኔ ይሄ ብር አልገባልኝም።
check አረግ ቴሌ ብር ደውለህ ነበረ?
እኔ ብር ደውዬ ነበረ የምትበሉኝ እናንተ አይደላችሁ ስበላ
አዎ፣ ግን የገባልህ የላከው ወደ ቴሌ ብር ስለሆነ ቴሌ ብርም ደውለክ check አድርገው ብር አለመግባቱን።
check አድርጌያለሁ። የለም እነሱን ጠይቃለሁ። አሁን ደውዬ ነው ደውዬልሽ።
እሺ ቆይ ጠብቀኝ። እሺ ልጅቷ ስልክ ስለያዘች ነው ታዋራለች።
መጣ ባባ
ሄሎ ሄሎ
ሄሎ ሄሎ፣ አይሰማም?
ይሰማል።
አዎ።
አልገባም እንዴ?
አልገባም። አሁን እነሱ ጋርም ደወልኩኝ። እነሱን ጠይቅ አለች አለች አሉኝ። እነሱ በሉኝ እናንተ አይደለም እንደ የምትበሉኝ።
እስቲ አንዴ ይቅርታ አባት ተረጋግታ አውራ እንጂ እሺ እሺ፣
እኮ ማን ጋር ነው የደወልከው?
መቶ ሀያ ሰባት ቴሌ ደወል።
ቴሌ ብር ጋር ነው የደወልከው?
አዎ፣ እኮ አልገባም አሉክ።
እነሱን ጠይቅ ከእኛ አይደለም ችግሩ አለ።
እሺ ስለዚህ እኔ እንትን አሳውቅልሃለሁ ለ ንገረኝ፣ የቤስት ቤት ቁጥርህን ለሳንቲሞች አሳውቅልሃለሁ። ንገረኝ አስራ ሁለት አስራ ሁለት አርባ ዘጠኝ አርባ ዘጠኝ ዜሮ ዜሮ አስራ ስምንት ዜሮ ዜሮ አስራ ስምንት አይደለ አዎ በ pending የሚለውን አንቺ ባላ- balance አድርገሽዋል አይደለ?
እ አ- balance አድር- አድርገሽዋል።
እኮ እኔ እንደዛ ሳደርገው ችግር የለውም። በቃ እኔ እልክላችኋለሁ ለሳንቲም ፔ።
እሺ እሺ አንተም ቆይ ደውልላቸው። ቆይ አንዴ ጠብቀኝ።
ሄሎ አይሰማም? አቤት ዘጠና ሶስት ስልሳ ላይ ደውልላቸው። እሺ አንተም እኔ አሁን አሳውቅልሃለሁ ለሳንቲም ፔዎች ዘጠና ሶስት ስልሳ ላይ balance እንደሆነ አልገባልኝም በላቸው እና ቀኑን ንገራቸው። ቅድም የነገርኩ ቀን አለ አይደለ?
እ?
እሱን ንገራቸው ቀኑን። እኔ አሁን ቀን- አሳውቅልሃለሁ።
ቀን ስንት ነበር ያልሽኝ?
እ፣ እዚህ ላይ እኔ ጋር በስድስት ነበር ያየሁት።
እ
በቃ አንድ transaction ነው እኔ ጋር ያየሁት በስድስት ስለሆነ ንገራቸው። balanced ነው pending ነበር ስደውል balanced ብለዋል ብለውኛል፣ ግን እኔ ጋር አልገባም በላቸው። እኔ ደግሞ text ላይ አሁን እልክላችኋለሁ፣ ችግር የለውም እሺ ደውል፣ ችግር የለውም እሺ፣ እሺ።